ባለፈው ነው እንዴ?
ቼክ አርጓ ይህ ቤት አይጣም እኛ ጋር ዲኮር ላ ሄላ ኮኮን ነው
በቃ ቼክ አርጊና አሳውቂኝ። እሺ እሺ ሄሎ እሺ፣ ቻው።
ሄሎ አቤት ጤና ይስጥልኝ ማ ኮኮን ነው አዎ።
እሺ እ በኦርደር ነምበር በኦርደር ነምበር ሰማንያ ስምንት ሰማንያ አስራ ሰባት ለላፍቶ ብራንች ኦርደር ታዘሽ ነበር አሁን ታዘዘ። አሁን ሶስተኛ ትጠይቂኝ ኮኮን special mother ኬክ አይ ተባልቷል።
እዛ ላፍቶ ያሉትን ስናናግራቸው አልታዘዝንም ስላሉ ነው ኦ፣ እሺ check ላድርግ በቃ።
እሺ check አድርግ እንግዲህ